ጤና ይስጥልኝ ሜስ ቤት ሄሎ
አቤት አንድ ክለብ ጥሎኝ ነበር ቦነስ ስንት አይልኝ እሺ ከስልኩን ንገረኝ አንዴ አስራ ሶስት እሺ አርባ ሶስት እሺ ሰማንያ አምስት ስልሳ ሁለት ሰማንያ አምስት ስልሳ ሁለት ነው ሰማንያ አምስት ስልሳ ሁለት እሺ እሺ አንድ ሎት ነው ያለው ግን ቶታል ኦዱ ሎት ላደረገው ኦድ ሲካፈል ከሀያ በታች ነው ለዛ ሎት ቦነስ የለውም እሺ እሺ እሺ መልካም ቀን